ያዋከብት ነገር ምራፍ አያገኝ ፍቅሬ ፍቅሬ በዛ ያላማረኝ ያዋከቡት ነገር ምዕራፍ አያገኝ ፍቅሬ ፍቅሬ በዛ እኔ ያላማረኝ እኔ ያላማረኝ ማፍቀድ ሁልህ ጋር አደረ እንደሚባል እንግዲያው ቸኮለ ወደድኳ በዛ ጊዜ ገባም ትወጣ እናት ነው መሰለኝ ፍቅር መልካም ያዋከቡት ነገር ምዕራፍ አያገኝ ፍቅሬ ፍቅሬ በዛ እኔ አላማረኝ ያዋከቡት ነገር ምዕራፍ አያገኝ ፍቅሬ ፍቅሬ በዛ እኔ አላማረኝ የችኮላ ነገር ትዛቅ ያስለቅሳል። ከእምነት ሁሉ ፈጥቷል፣ ይህ መውደድ ይፈርሳል። ባገኘችኝ ቁጥር ሰውነት ያቃሬ አይቀርምም ካላንተ ሰው ያለ መባል ያዋከቡት ነገር አባረኝ ደበታ ያላማረኝ ያዋከቡት ነገር ምዕራፍ አገኝ ደበታ ያላማረኝ ገና በጅምሩ ያጎደጎደችው ሳይዳምሩታ ስላት መሰለች መወደድ መታደል ሆኖ እንኳን ቢገኝ ይህ ፍቅር ተጣልፏል እኔ አላማረኝ ያዋከቡት ነገር ምዕራፋገኝ ፍቅር ፍቅር በዛ እኔ አላማረኝ ያዋከቡት ነገር ምዕራፍ አያገኝ